ሙሉ ስሙትን ማን ልበል እንዲይዝሉት?
አቡበከር ክንዱ ጌታሁን አቡበከር
አቡበከር ክንዱ ጌታሁን
አቡበከር ክንዱ
አቡበከር ክንዱ ጌታሁን ጌታሁን።
አዎ የአያት ስም
እሺ፣ የአያት ስም ጌታሁን፣ የአባት ስም ክንዱ፣ የእርሶ ስም አቡበከር።
አዎ አቡበከር እሺ፣ የጠዋት ሁለት ሰዓት ከአስሩ አራት ሺህ አራት መቶ ሰላሳ አንድ ብር ነው።
እሺ
ቴሌግራም ይጠቀማሉ? normal text ልላክሎት መክፈያውን?
normal text ላይ ላከው normal text ልክሎታለሁ። በዚህ ጠብቁኝ ትንሽ።
እሺ
እናመሰግናለን ስለደወሉ።
እሺ